Hello,
Avet, አማ
ወዬ ደህና ነሽ?
ደህና ነኝ። አለህ እንዴ?
አለው የት የለው ልጅ ነው።
ጠፋህ እኮ ይህን ሰሞን።
ምን መጥፊያ ያለኝ?
ደህና ነህ?
ደህና ነኝ። ደህና ናችሁ?
ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ውይ እኔ ሁሉ ሰላም ነው? ምን ነው ሁላችሁም ደህና ናችሁ? ልጆች ሁሉ ሁላችንም ደህና ነን።
እ እንዴት ነሽ አንቺ?
አለሁ እኔ እግዚአብሔር ይመስገን። ምን አዲስ ነገር አለ? ሰላም ነህ?
ሻላለሽ?
አሁን በጎ ነኝ። ያው ምንም ማለት ነው ለውጥ አለው? ትንሽ
እ
ለውጥ አለው?
ትንሽ ደግሞ ይህን ሰሞን ሳሉን ተወት አድርጎኝ ምንም አልልም።
አይ ሳሉ ተወጥ ካደረገ እሱ ነው መጥፎ።
አዎ ልቤን ድክም የሚያደርገኝ ሲያስ ላይ ነበር።
እ
ይህን ሰው ደግሞ ሳሉን እግዚአብሔር ይመስገን ትንሽ በጎ ነኝ።
ዝናብ አለ አሁን?
ዝናብ ዛሬ ይኸውና ገለጥ ብሏል። እንግዲህ እስካሁን ይኸው ዝግት አድርጎ ደጅ መውጫ አተን ልናልቅ ነበር። ዛሬ ደግሞ ተነጋ አልዘነበም። ሌሊቱም ደህና አደረ፣ ተነጋም አልዘነበ። ጉሙም ቢሆን ምንም አይልም።
እንደ አገር እስከ አገር ሆነ እኮ አይገርም?
ምን ታሪክ ነው ግን እስከ አስር ቀን ብሎ ነበር። ይኸው እንደውም አስራ ሁለት ቀን ዛሬ።
በጣም ከባድ ነው።
እናንተ ጋር ምንድሁ ነው?
አይ እኛ ጋማ ፀሐዩ ሊገለን ነው፣ ግን አንዳንዴ በመሀል በመሀል ይዘንብልናል። ግን
እኛ ጋር ምንም ምንም ምንም ምንም ጥቅጥቅ ጥቅጥቅ ጥቅጥቅ አድርጎ ሁሉም በዱር ብቅል አለ ጥቅጥቅ እዛ
አ፣ ሳይወቃ
ው ሳይከመር ሳይወቃ።
አይ ኪሳራ ነው።
ደህና ነህ አይደል አንተ?
ደህና ነኝማ እኔ ደህና ነኝ።
እነ ቀለሟ ጋር ትደውላለህ? ደህና ናቸው ደህና ናቸው። ያው ክርስትናው
እ
ክርስትናውም እየደረሰ ነው ነው የምልሽ።
መቼ ነው ክርስትና? አሁን አንድ አስራ አምስት ቀን አስር ቀን ምናምን ይቀረዋል መሰለኝ።
አስር ቀን ነው አዎ
ክርስትናውን ታነሳች አውጥም ነው ትሄዳለች።
አዎ። እስቲ ትንሽም ቆያለሁ እያለች ነው። እስቲ እንግዲህ
ትንሽ ውቅ ይሻላል። ጠንከር ትበል ልጅቷ።
አዎ። ግን ያው ትንሽ ብትመጣ ደግሞ ጥሩ ነው።
ለአንተማ ጥሩ ነው። ልጅቷ የቀጠርካት ደህና ልጅ አይደለችም?
መቼ መቼ አገኘው አላገኘውም እኮ ልጅ የዚህ መሰራተኛ ተመላላሽ አገኘው አላልከኝም?
እና ለእኔ ነው እሷ ጋር የታለች ታዲያ?
አ፣ ለራሷ ያቺ ደህና ነች። ያቺ የታመመችው አዎ ድናለች እሷ።
እሷ ትምጣ።
ሌላ አዲስ አበባ ገባች እሷ።
ልጅቷ
አዎ።
ምን ነው
የትኛዋን ነው የምትይኝ?
ያቺ ልጅቷን እኮ ነው የምልህ። ኧረ ያቺ የታመመች እናትየዋ ባለፈው ጋር ያለችው?
የታመመች እ እናቷ እናቷ ጋር ጋር አለችው?
አለች እ ይሄ እናትየዋስ?
እንዴ ታዲያ እናትየዋ ይሻላል እንዴ? ምን አንተ ብቻ የምትቸገር ይሻላል።
እንጂ ምን ከእናቷ ላይ ይዛ እንዴት ትመጣች? እንደሱማ ከባድ ነው።
እ?
እንደሱ አይሆንም።
ኧረ
አዋ እንዴ
በተረፈ ከባድ ነው።
ሰላም ናቸው።
ደህና ነኝ። ሽማግሌስ
ሽማግሌ ሄዷል ወደ ውጭ ቤት አይቀመጥም። እሱ
ግን አልሄደም ወደ ሰፈር ወደ ሌላ
አይ አልሄደም።
በቃ አይ ሰላም ከሆነ ዝም ሆና ወዴት ይሄዳል ብለህ ነው?
እንግዲህ እስቲ
ደህና ብዙ ናቸው ነው።
አገር ዶፍ በተረፈ ሲሆን- ሀገሩም ሰ- ሀገሩም ሰላም ነው።
ሁሉም ሰላም ነው እዚህ።
እሺ በቃ ሰላሙንልኝ።
እሺ ደህና ሁነሽ።
እሺ ደህና ሁን።
አይ